ሰሚማኤል ዳዊት ኦርደር እኔ ተቃራኒ ኦርደር ይዤ ተናግሬ ነበር እና የሚሰራው ድራይቨር አለ ማነ
አብርሃም ነኝ የሳዲቅ ምናምን ነው እ ወደ አስ- ወደ ሳዲቅ ይግባ ምናምን ያልከው ኦርደር ነው አዎ አዎ ያው አማሪያው ካጠገብ ያለ እኔ እሰራዋለሁ እያለኝ ነው ኦርደር ነበሩ ስንት ነበር ወይ ላዝ ልንገርሽ ሰማንያ ሰባት ሀምሳ እሱ በዛው ወደ ቤት ስለሆነ በዛው ነው የሚሰራው ሄሎ
ስንት አል- ስንት አልከኝ ኦርደር ነበር ሰማንያ ሰባት ሀምሳ አማር
ሰማንያ ሰባት አም- ሰማንያ ሰባት ሀምሳ
ወይስ ከ- አማራ ወልጋ አስገቢለት እና በዛው ይዞት እንሂድ ማለት ነው። ለምን?
አብርሃም አቤት
እሺ ምንድን ነው ለማን ነው አማራ ወል ላገናኝሽ
አ- አማር አማር የሚባል ልጅ አለ አማራ ወል አማር እሺ አገናኘኝ እስኪ አማርን
ሄሎ ሄሎ ወይ አማር አወል አይደለ አዎ አማራ ወላ ትሰራዋለህ እርግጠኛ ነህ አዎ ሌል በኋላ አልሰራሁትም ብትል ግን ይሄ ስልክ record ያደርጋል። እንደዚህ አታ- እሰራዋለሁ ትልና እኔ አላልኩም እያላችሁ በጣም አስቸግራችኋል። ከዚህ በኋላ አሳይን አንችልም።
እሺ አልኩሽ እኮ ይሄ ይደረጋል። እሺ።
join ፓስተር እሺ